ጤና ይስጥልኝ አክሴ ማለት የባንኩ ልርዳዎት?
አሁን ከአስር ደቂቃ በፊት deposit አድርጌ ምንም ነገር አልወጣልኝም። ያም ሞገስ ላይ በአሪፍ
ይሰማል ለመኛችን ይሰማል። አዎ ሄሎ
ሄሎ፣
እሺ ድምፆት በሙሉ ስለተቋረጠ ነው። ምን አሉኝ?
deposit አድርጌ ጃምቦ ቤት ላይ ምንም ነገር አልመጣልኝም። ምንድን ነው ችግሩ?
እሺ ከምን account ኦት ላይ ነበር የተቀነሰው?
ከቴሌ ብር ነው።
ስንት ብር ነበር?
ሁለት ጊዜ ነው የሞከርኩት። ሀያ አምስት ሀያ አምስት ነው።
እሺ ከዚህ በፊት ደውሎ አስመዝግበው ነበር?
አሁን ቅድም ደውያለሁ፣ ግን ምንም ነገር አልመለስልኝም።
እሺ ያው በእኛ በኩል ለባለሙያዎቹ ስለተላለፈ ሰርተው ጨርሰው ሲያሳውቁን ነው የምናሳውቀውት። መስመር ላይ ያሉ
አዎ፣ እሺ ተሰርቶ እንዳለቀ እኛ እናሳውቀውታለን።
እሺ፣ እሺ።
እሺ መልካም ምሽት ይሁንልዎት።